no. አንቺ ነሽ ምት- መፈለግ አትወጪም? ሄላ
ዋዬ ሰላም
እግዚአብሔር ይመስገን። ደህና እንዴት ዋልሽ?
አለን። እግዚአብሔር ይመስገን።
አለሁ።
ደውለሽልኝ ነበር ስኬት ቴክኖሎጂ። Hello ስኬት አልሽኝ።
አዎ
እንትን ነው አይ የማሽኑ ላይ የሆነ ጥያቄ ነበረኝ እና description አይጽፍም እንዴ?
ምንድን description አይጽፍም። item ከጻፍን በኋላ ስለ item ኡ የሚገልጽ ዝርዝር አለ ነው የኛ ስራ ላይ እና እም፣ በሱ አይነት ነገር ለመግለጽ እንዴት ነው editor አይደለ?
የትኛው ከኮምፒውተር ጋር የሚገናኛ ነው?
አዎ
ከኮምፒውተር ጋር የሚገናኛ አዎ እሺ፣ ስልክ ልስጥሽና support የሚያደርግ እሺ thank you እሺ፣ ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ ሶስት ቆይ አንዴ
item ኦቹን ለማየት ነው።
item ኦቹን ስ- ስመዘግብ እንዴት እንደሆነ አሳይቶኛል ኤአር ምን ውስጥ item ኡ ላይ ገብተሽ ነው እና description?
post ላይም ገብተሽ ነው እኮ flash description ኑን መጻፍ ፈልጌ description አይጽፍም።
የምትለው። እሺ፣ ስልክ ልስጥሽ ንገረኝ።
ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት አሁንም ዜሮ ሶስት እሺ ሀያ ስምንት እሺ ሰማንያ ሁለት እና ሌላ ልንገርሽ ደግሞ
ቆይ አንዴ እሺ
ዜሮ ዘጠኝ ሀያ አንድ እሺ ስልሳ አንድ እሺ ሰማንያ ሶስት አስራ ስድስት
እሺ thank you ከዛ ደግሞ ሌላ ልስጥሽ ደብተሩ ላይ ባሉ ስልኮች ማየ እሺ ደብተር ላይ አለ ደብተሩ ላይ ያለ ስልክ ቁጥሮች ከታች አዎ አዎ ማሽኑ አጠገብ ነሽ አዎ እሱ ጋር ያሉ ስልኮች እና ሌላ ቁጥር ልስጥሽ እና ዜሮ ዘጠኝ ሀምሳ ሶስት
እሺ ሀምሳ ሶስት ዜሮ ዜሮ የመጨረሻው አዎ አዎ አዎ፣ በቃ ዘጠና ዘጠኝ እሱ አስራ አለ።
ዘጠኝ ዜሮ እሺ እሺ thank you